ሄሎ ሰላም ጤና ይስጥልን ቤት ቤት ሰላም ነው።
አ፣ ደህና ነህ? ሰላም ነው።
ከወታ ፕሮቨር ጊዜ እስኪ በዚህ ስልክ ነው።
አዎ
ስንት ብር ነው አባ?
አምሳ ሺህ እና አስር ሺህ
ሳንቺ